you know, Hello.
then I starting display two number.
Ah, and uh, CDB Ah, and deposit star and what uh, BCB ah, accounts uh, ac- accounts ላይ አስወጣል ግን ባላንስ ቤስቲቪ የለም።
ኦኬ ከሲቪ ቀንሶት ነው። ስንት አዎ።
ብር ነው?
እ?
ስንት ብር ነበር?
መቶ ብር ነው። ሁለት መቶ ብር ሁለት መቶ ብር።
OK ሁለት መቶ አ በቴሌግራም እ፣ የተላከልን message screenshot አድርግና
ያ በቴሌግራም የተላከውን message SMS
and uh, screenshot ታደርገውና ትልክልን አለ። ከቤስት ቤት ከቤስት ቤት ቁጥርህ ጋር አንድ ላይ አድርገህ screenshot ኡን ላክልን ቴሌግራም ላይ።
እኛ እኛ እኔ ቁጡ
የተላከ message አለ አይደል?
አዎ እሱን ላክ፣ በቴሌግራም ላክልን፣ screenshot አድርግና።
አይ አይ እሺ አወራሃለሁ ዛሬ። እሺ ትናንትና እንደዛ ነበር።
ልካል አዎ ትናንትና እንደዛ ነበር። መቶ ብር
እኮ ሁለቱንም ላክ፣ የመቶንም ላክ፣ የሁለት መቶንም ላክ።
አይ አይ እሺ እሺ በል